hello ሰላም ጤና ይስጥልኝ ወይዘሮ እየሩ እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። የ summer camp ፕሮግራም የትምህርታዊ የ summer camp ፕሮግራም ለልጆች የሚለው ፌስቡክ ላይ
አዎ አዎ፣ እንትን ነበረ location ኡ ማወቅ ፈልጌ ነበረ።
እሺ፣ ቦሌ ብስራተ ገብርኤል ሰሚትና ጀርመን ጋር አለ።
ቡላ-
ቦሌ ቦሌ pilot association ላይ
በጣም ይለኛል።
ምን አሉኝ?
በጣም ይለኛል።
አይሰማም። ይቅርታ ወይዘሮ እየሩ
በጣም ይርቀኛል። location ኡ ማወቅ ፈልጌ ነበረ። አዎ okay፣ እሺ፣ እሺ፣ እሺ፣ ምንም ችግር የለውም። መልካም ቀን ይሁን።
ይጠቅማል። አሜን። ይሆናል።